ቤት ቤት ነው የምንረዳው።
አይ ቦነስ እንድታይልኝ ነበር።
አሽነኮት ይላል።
እሺ አስራ አራት እሺ
ዜሮ ስምንት እህ
አስራ አምስት ዜሮ ሁለት
እሺ ለቆልሃል እኮ መቶ ሀያ ብር አይደል?
እ እ መቶ ሀያ ብር ለቆልሃል።
እሺ እሺ እናመሰግናለን።
መልካም ቀን። አይ